ዘመኔ ቅኔ ያምልኮውን በር ከፍተሃለኔ እስቲ ልነሳ ልታጠቅና በንባ ልባርክ ልሰለፍና ዘመኔ ዜማ ዘመኔ ቅኔ ያምልኮውን በር ከፍተሃለኔ እስቲ ልነሳ ልታጠቅና በንባ ልባርክ ልሰለፍና ነገሬ ጨለመ ያበቃ ሚመስለው ያበቃ ሚመስለው የንጋቱ ኮከብ መምጫ ሲደርስ ነው መምጫ ሲደርስ ነው ደጆች ተዘግተው ፈርቼ ሳለው መጣ ኢየሱስ ድምፅህን ሰማው ሰላም ሆነልኝ ሰላም አዜምኩኝ የደስታ እንባ እያፈሰስኩኝ ዘመኔ ዜማ ዘመኔ ቅኔ ያምልኮውን በር ከፍተሃለኔ እስቲ ልነሳ ልታጠቅና በንባ ልባርክ ልሰለፍና ያሁኑ መከራ ሚገፋ ባይመስልም ሚገፋ ባይመስልም ከኋላው ክብር ጋር አይወዳደርም አይወዳደርም። ዝማር ያስታጥቀህ አዝምተኸኛል። የንጉሥ ልጅ ነኝ ማን ያቆመኛል? በጠላቴ ላይ ልውደቅ በዜማ ምድሪቱን ይውረስ የስሙ ግርማ ዘመኔ ዜማ ዘመኔ ቅኔ ያምልኮውን በር ከፍተሃለኔ እስቲ ልነሳ ልታጠቅና በንባ ልባርክ ልሰለፍና የነጎድጓዱ ቃል ልሳኖ ታሰረ ልሳኖ ታሰረ ጠላት ያጠመደው ወጥመድ ተሰበረ ወጥመድ ተሰበረ ፍቅርን ቀመስኩኝ ከውዴ ጋራ በዜማ ጌጧል የወይኑ ስፍራ ባንተ በቅዬ እንዴት ረግፋለው ውበት ሆነኝ ገና ብባለው ዘመኔ ዜማ ዘመኔ ቅኔ ያምልኮውን በር ከፍተሃለኔ እስቲ ልነሳ ልታጠቅና በንባ ልባርክ ልሰለፍና ለካስ ድንጋይ ቢጫን እውነትን አይቀብርም እውነትን አይቀብርም ጦርና ቀስታቸው አንተን አያስቀርም አንተን አያስቀርም በደም ፉጨት ነቃው ከሞቴ እያባበልከኝ ጸንቷል ጎልበቴ አንተ ስትሞት ጀመርኩ ልልታ የተዘጋውን ከፍተኸው ጌታ ዘመኔ ዜማ ዘመኔ ቅኔ ያምልኮ በር ከፍተሃል ለኔ እስቲ ልነሳ ልታጠቅና በንባ